Hello ጤና ይስጥልን ቤተፊት
አብሮ ይስጥልን። የኔ እንደምነሽ?
እግዚአብሔር ይመስገን አለን አለን። እንትን ነበረ ትላንት cross check ለማድረግም ደውዬልሽ ነበር።
እም፣ okay ሌላ ሰው አውርታ ይሆናል።
ባልደረባሽን አዎ፣ ይሆናል።
እሺ ምን ነበረ?
እ፣ የተቋረጡ ጨዋታዎች ነበሩኝ ትላንትና እሺ ከ- ለ- ከትላንት ወዲያ ማለት ነው እህ እና ብሩ ተሰጥቶኛል እሺ የሚወጣው ወጥቶ ማለት ነው።
እ፣ ለአንድ ደግሞ ያጣሁት ነበረ እሺ
እና እሱ ግን አልተሰጠኝም።
እሺ እና ምን- ትነግረኛለህ? ticket ID ን check ላድርግልህ?
እሺ፣ cashier code እሺ፣ ቆይ፣ ሰጥና ልንገርሽ።
እሺ
CF ሰባት እ፣ ከታች cashier code የምትላለች እሷን ትነግረኛለህ?
እሺ፣ እሺ። cashier code ከሱ ስር የኦንላይን እኮ ነው የቆረጥኩት።
አዎ ገብቶኛል። ከጨዋታዎቹ ስር አለ cashier code የሚል ከጨዋታዎቹ በታች ማለት ነው። ታች ትኬት የሚለው ነው ያለው እንጂ cashier code የለም። user name print እሱ ከላይ ነው ያለው። ticket ID ከላይ ነው ያለው። user name okay።
ከዛ cashier code እሺ፣ አስራ ሶስት ሀምሳ እሺ
ስልሳ አራት አስራ ሰባት ስልሳ አራት ሀምሳ ስድስት አስራ ሀምሳ ሰባት
ስልሳ አራት አስራ ሰባት አዎ
እሺ ያ አሁን ገብቷል። ቦነስ እሺ አራት መቶ ብር እ አራት መቶ ብር አሁን ገብቶልሃል ቦነስ።
በእውነት አራት መቶ ብር ብቻ ነው የሚደርሰኝ?
እ፣ አንድ lose አለ፣ አንድ void የሆነ ጨዋታ አለው።
አዎ ሁለት ስለሆነ አንዱ void የሆነው በአንድ ነው የሚባዛው። lost የሆነብክን እ፣ total odd ህን መጀመሪያ ለእንትን ታካፍለዋለህ ማለት ነው። ይሄ እንትኑ void የሆነብህን ስታወጣው okay።
እንደዚህ ነው የሚመጣው።
አራት መቶ አዎ አራት መቶ አይ ትናንት ስላገኘኋችሁ ችግር የለም። ቦነሳችሁ አይቀርም፣
እ እ
ቦነሳችሁ አይቀርም። ግን ትናንት አግኝቻችኋለሁ። አሪፍ ነው። ይኸው እሺ እሺ፣ እናመሰግናለን። መልካም ቀን ስለደወልክ እናመሰግናለን።
እንደሆነ ሰርፕራይዝ ነው።